hello ጤና ይስጥልኝ።
ዋሽንግተን ህክምና ማዕከል ምልዶች
internist አላችሁ እንዴ? ሰኞ ሰኞ ጠዋት internist internist አዎ የወስድ በተለይ የጨጓራ ጨጓራ ላይ አዎ፣
አዎ ስምንት ሰዓት ላይ ይገባሉ።
ከሰዓት ስምንት ሰዓት አዎ እሺ። የ credit facility አለን እና መጠቀም እንችላለን።
አዎ ይችላል። አዎ፣ የ credit facility የ CRS
ስልክ list እና agreement የሚኖር ደግሞ ከ reception እንትን ማለት ይቻሉ ምን ምን cover እንደሚያደርግ እና ምን ምን አዎ።
cover እንደማያደርግ reception detail information ስላላቸው አዎ እሱ detail ይነግሮታል። ስልክ ቁጥር ልንገሮት አዎ ዜሮ ዘጠኝ ሰማንያ ስምንት
ስንት ዜሮ ዘጠኝ ሰማንያ አዎ።
ስምንት ስምንት ስምንት ማለት ነው አዎ አዎ ሰላሳ ሶስት እሺ ሰማንያ ዘጠኝ አዎ ድጋሚ ሰማንያ ዘጠኝ okay እሺ። ለማንኛውም ዜሮ ስምንት ስምንት ስምንት ሰማንያ ዘጠኝ ሰማንያ ዘጠኝ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ okay እሺ እሺ okay